hello hello ሰላም ስጥልኝ እንዴት ነህ?
እግዚአብሔር ይመስገን።
እ አሁን ላይ live ላይ የተከታተልኳችሁ ነበርና ይሰማሻል?
አዎ ይሰማኛል። እና
እ ይኸውልሽ እኔ ህፃን ሳይሆን አስራ ስምንት ዓመት ልጅ
እሺ
የዓለም በኳስ ጥብጠባ የዓለም record ነው የሰበረ record ላይ በ Guinness Book ላይ ስምንት ሺህ ይቅርታ አድርግልኝ፣ ይቅርታ እኛ አራት ነው የምንፈልገው።
ምናልሽ እኛ የምንፈልገው እኛ የምንፈልገው ከአምስት ዓመት አራት ነው።
okay talent ያለው ሰው አትፈልጉም?
ስለደወልና ታምታቻለህ